ኃይለ ጤና ይስጥልን እባላለሁ በህክምና ይመስልልን የወጥ ቤት ሰራተኛ ፈልጌ ነበረ። እሺ
እሺ ለቤት ነው አይደለ? ለመኖሪያ ቤት ለመኖሪያ ቤት ነው። እዛው የምትቆይ ተመላላሽ ሳይሆን እዛው የምትቆይ አ- ቋሚ የፈረንጅ በተለይ የፈረንጅ በደንብ የምትችል እሺ እኛ ጋር የት ያሉት ባለሙያዎች እ፣ ቋሚ ባለሙያ ሳይሆን ተመላላሽ ቋሚ ባለሙያ ነው የለን okay፣ እንጂ ቋሚ እዛው የምትኖር እ፣ ባለሙያ የለንም።
እሺ፣ እሺ፣ እሺ አመሰግናለሁ።
እሺ መልካም ቀን።